አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
ግን ፈልገን ነበረ በስራ በወቅቱ ምክንያት ስራ ቆመናል እና
ድምፆት አይሰማም፣ ይቅርታ።
ኦክሲጅን ፈልገን ነው። ኦክሲጅን ኦክስጅን እ ሲኦ ማለት ሲኦቱ ማለት ነው።
አስመዝግበዋል ከዚህ በፊት
ምኖች እዚህ በፊት እኛ ደውለን በዚህ አሁንም ሌላ ጋር ደውዬ ነው ይህን ስልክ የሰጡኛል። ከዚህ በፊት በእንደዛ አይደለም ምናገ እንትን የምንለው እዚህ ጋር ያሉት አሉ አይደለ ሱፐርቫይዘሮቹ እሺ፣ በየአካባቢ ያሉ በእነሱ አማካኝነት ነበረ በወረፋ ይዘህ ምናምን ያመጡልን
እሺ። ቢጂ አይዲዎትን ይንገሩኝ።
እ ቢጂ አይዲ ይንገሩኝ። እ፣ የቢጂ አይ የደንበኝነት ቁጥሮት
ቢጫ ካርድ ላይ ያለው ነው አልገባኝም።
አ፣ text አልተላከለትም?
አዎ የሆነ ጊዜ ተልኳል። አይቼ ልንገርሽ።
አዎ ይንገሩኝ። ያልከው እሺ